ሰላም ጤና ይስጥልኝ ችብችብ።
ጤና ይስጥልኝ እማ፣ እንዴት አዎ፣ እግዚአብሔር ይመስገን።
ጠዋት ሹፌር እቃ ይዞ እየ- እየወጣ ነው ተብዬ ነበር፣ ግን እስካሁን አልመጣም።
okay ተብለው ነበረ። ትላንትና ነው ያዘዙት።
አዎ።
እ፣ ስልክ ቁጥር ተሰጥቶታል የ driver?
አይ ልስጥሽ ስትለኝ በቃ እየመጣ ከሆነ ችግር የለም ብዬ አልተቀበልኳትም።
okay እስኪ ስልክዎትን ይንገሩኝ አንዴ።
አስራ ሁለት እሺ
አስራ አንድ እሺ ዜሮ ዘጠኝ ሰላሳ ሰባት
okay እንቁላል ምናምንም አለ አይደለ?
ለዛ ነው አዎ መሰለኝ እዚህ ጋር እንደወጣ ነው የሚያሳየኝ። እስኪ ወይ የ driver ሩ ልስጥዎትና check ም- ማድረግ ይችላሉ?
ይጋዝልኝ።
0912 እሺ እኔ እዛ እንዴት እሺ ችግር የለም።
ዜሮ ዘጠኝ አስራ ሁለት እሺ 27 ሀያ ሰባት 47
አርባ ሰባት
90 ዘጠና
አዎ ታመነ ይባላል። እስኪ check ያድርጉት።
እሺ እሺ እሺ እኔ እናቴ፣ እሺ፣ thank you በጣም እሺ እሺ ችግር የለም።